ሄሎ ሰላም ጤና ይስጥልኝ። ቤተሰቦች ከራሬ ዋኮም ሎዶ
ሰላም ነው።
አብሮ ሰላም ነው አለን እግዚአብሔር ይመስገን።
እንትን ቴሌብሩ መጣ ዛሬ አልመጣም።
ቴሌብር መስመር ላይ ወጥቶ ነበረ ሲቪኢ እና ሳንቲቤ- ካሽ
በሳንቲቤ ወጥቷል ቴሌብር እና በቻፓ አለ ቺካርጎ በቻፓ ነው ያለ።
አዎ ቻፓ ውስጥ አለ ቴሌብር። እሺ
Okay ቻፓ ልግባ ማለት ነው። እሺ፣ አዎ በቻፓ ግባና ከዛ ቴሌብር አለ።
እሺ።
እሺ እናመሰግናለን ስለደወልሽ።